Where is uh, Tithar? Tithar.
ሄሎ ሄሎ ጤና ይስጥልኝ ወንጌላዊት አዎ እ ከዊ ፕላስ ነበር ምደውልልሽ።
እ እ ከዊ ፕላስ ነበር ምደውልልሽ።
እሺ እ download አድርገሽ ነበር አይደለ? Application ኡ ላይ ታስገበሻል።
ከምንድን ነበር ያልከኝ?
ዊ ፕላስ ዊ ፕላስ Solution።
እኔ አዎ መሰለኝ እሺ። አይ አሽከርካሪ ነሽ ተጠቃሚ?
ተጠቃሚ Okay። ተጠቃሚ ከሆንሽ አሁን የተመዘገብሽው እ አሽከርካሪዎች ላይ ነው። ዊ ፕላስ User የሚል አለ። እዛ ላይ በመግባት download ታደርጊና referral code ሽን ለሌሎች share በማድረግ ተጠቃሚ መሆን ትችያለሽ።
እሺ እሺ። ስለመረጥሽ እናመሰግናለን። እሺ።